ያውላችሁ ያውላችሁ ቦታው ያውላችሁ ስፍራው ያውላችሁ ቦታው ያውላችሁ ስፍራው ያውላችሁ። እንግዲህ ይስፋችሁ ይስፋችሁ ይብላኝ ለከራሜ እኔ ሴርኩላችሁ ያውላችሁ ያውላችሁ ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ዳመናው ሲዳምን ዳመናው ሲዳምን ይወራዛል ገደል ወተት ይሸፈታል እንኳን ሰው ሲበዳል ይዘገያል እንጂ መች ይረሳል በደል አይ በደል ተነሳና እንደገና ሙት ወይ መይሳው ካሳ አንድ የተነሳና ሁለተኛ ሙት አገር ግን አይታት እንዳደረጓት እንዳደረጓት ዳኛውም ዝንጀሮ መፋረጃ ጎነ ዳኛውም ዳኛውም ዳኛውም ዝንጀሮ መፋረጃ ጎደል ወየት ላይ ተቁሞ ይነገራል በደል በደል ከላይ ምናርስበት ከላይ ምናርስበት ከታች ጠመዱበት ያሻቸውን ያርጉ መቼም ሰው የለበት ንውም ገለፈለ ንውም ገለፈለ ቀፎውን ጨነቀው ጨነቀው ንቡም ገነፈለ ቀፎውን ጨነቀ ማር መላሱን እንጂ መርዙም ማናወቀ ማናወቀ ምን ሞኙ ነው ምንችሉ ነው ምን ሞኙ ነው ምንችሉ ነው አረ ምን ሞኝ ነው አረ ምንችሉ ነው ሲሰድቡት ዝም ያለ ሲመቱት የሚያው ነው ሲመቱት የሚያው ነው አረ ወሸብ የምነው ዘመታው ምንድን ነው ወሸብ ወሸብ ማሬ ቀድ የለም ባገሬ የወዘወዘው የወዘወዘው አንገቱን ይዞ ያንመዘመዘው የአገሬ ጎበዝ የአገሬ ጀግና በአገር ለመጣ ቀልድ የለምና እንደ ቅድመ አያት እንደ ትናንቱ መች ይሰስታል ጀግና ለሞቱ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ትግሬ ነኝ ኦሮሞ ጉራጌም አማራ ዘሬ ምን ሊባል ነው ማን ተብሎ ይጠራ? ዘሬም ዜግነቴም በአንድነት አንድ ነው። ዘሬን አጠይቁኝ ዘሬ ኢትዮጵያዊ ነው። አፋር ጋምቤላም፣ ደቡብም ሶማሌ ኢትዮጵያዊነትም እምነቴ ባህሌ እንደ ንድለኛ ከወዴት ይገኛል ኢትዮጵያዊነቴ በጣም ያኮራኛል ኢትዮጵያዊነቴ በጣም ያኮራኛል ኢትዮጵያዊነቴ በጣም ያኮራኛል ናሉጋውጋሜ ናሉጋውጋሜ ናሉጋውጋሜ ናሉጋውጋሜ ናሉ Nalugogwami, nalugogwami, nalugogwami, nalugogwami አርሰው የነበረ የገዛ መሬቴ ማን አለብኝ ብሎ ሲያርሰው ጎረቤቴ እንዴት አልናደድ እንዴት አልከፋ እህል ከጓታራ ከአውድማው ሲጠፋ አረ ወሸቤ ምነው እዝገመተው ምንድን ነው ወሸብ ወሸብ ማሬ ቀልድ የለም ባገሬ የወዘወዘው የወዘወዘው የወዘወዘው የወዘወዘው የወዘወዘው አንገቱን ይዞ ያንመዘመዘው የወዘወዘው የወዘወዘው አንገቱን ይዞ ያንመዘመዘው የወዘወዘው የወዘወዘው የወዘወዘው የወዘወዘው ናሉገዋሜ ናሉገዋሜ ናሉገዋሜ አይዞህንድሜ ናሉገዋሜ ናሉገዋሜ ናሉገዋሜ አይዞህንድሜ ናሉገዋሜ ናሉገዋሜ ናሉገዋሜ